hello hello።
እሺ okay፣ አሁን የደወልኩ ነኝ።
አውቄያለሁ
patient ኡ በኦክሲጅን ነው የሚንቀሳቀሰው።
ገብቶኛል full እንትን ለመላክ ነው ያሰብነው እኛም አምቡላንስ ኦክሲጅን ያለው አምቡላንስ ነው ማሽን ያለው አምቡላንስ ነው ግን አሁን ም።
መንገድ ተዘግቷል እንዴት አድርገው እንደሚመጡ አላውቅም ያው ጥምቀት እንደሆነ ያውቃሉ አይደለ እም፣ አዎ።
መንገድ ዝግ ነው እስኪ እንግዲህ እንዴት አድርገው እንደሚመጡ አላወቁም እኔ ማስተላለፍ ልሎታለሁ ስልኮትን አሁን ም።
ይደውሉታል እስኪ ከእነሷ communicate ያደርጋሉ
እሺ፣ እሺ፣ እሺ። በቃ ይፍጠኑልን እስከተቻለ መጠን ያው አምቡላንስ ገብቶኛል አሁን እሺ አንዳንዴ ያው መንገድ ዝግ ከሆነ እንዴት አድርገው እንደሚመጡ አላውቅም እም፣ ያው ሁሉም ቦታ ታቦት ይገባል እዛ አካባቢ ደግሞ ሚልክ ቦታ ደግሞ ያው alright።
ያውቃሉ አይደለ ያሉት ነገሮች ስለዚህ ያው risk ላይ ነው ስለዚህ ይደውሎታል okay፣ እሺ፣ እሺ።